hello አሁን ተደውሎልኝ በእናትህ hello hello አቶ እንደ ልቡ ኖት አ
screenshot ላኩልን ብለንት ነበረ ልቻል ቴሌግራም ልቻል ልኬያለሁ እናት ቴሌግራም ላይ ማን በሚል ስም ነው የላኩልን?
እንደ ልቡ በቴሌግራም እንደ ልቡ ሚል አልደረሰም። ደንበኛችን ምናልባት ቴሌግራም የሚጠቀሙበት ስሙት ማን ነው የሚለው
no እሱ ቴሌግራም የምጠቀምበት እንደ ልቡ አስታጥቄ ነው የሚለው
አልደረሰንም። ቤት ስልክ ቁጥሩን ይነግሩኛል። የላኩበትን
ስልኩን ልንገርሽ የላኩበትን እሺ ንገሩኝ።
ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ዜሮ አንድ የእርስዎን ስልክ ቁጥር ሳይሆን ደንበኛችን የትኛው ስልክ ቁጥር ላይ ነው የላኩ? ዜሮ ዘጠኝ ዘጠና ሁለት በሚል ስልክ ነው መጨረሻ ሀምሳ የላኩት?
አምስት የሚለው መጨረሻ ሀምሳ አምስት መጨረሻ ሀምሳ አምስት አምስት አልገባለንም። ደንበኛችን ከይቅርታ ጋር ድጋሚ ይልኩልናል።
እሺ እሺ